ዘመልኩን አይደለም
ሄሎ ሄሎ ዘመልኩን እንዴት ነህ? ሰላም?
አቤት ደህና እግዚአብሔር ይመስገን አለን አለን። ቲቪ አለ ካለ እያየከው ነው አይደለ?
አዎ አዎ እያየሁት ነው አዎ ቪዲዮ ላሳይክና የት እንደምትገባ አሁን ቦነስ እሺ።
ተከፈለ ትገባለህ ከአንድ አ ትከፍል አ ቦነስ ምናምን ማንኛውም ሙሉ አሁን ቢበላም አጋጣሚ እንዳ- እስካሁን እንትን አላለም ግን ቢበላ እንኳን እንትን ማድረግበት እሺ እዚህ ጋር- እስኪ እዚች ጋር ንካለ CMS የምትለዋል CMC እሺ CMS የሚለው ጋር እሺ ንካው እስኪ።
አ፣ እዚህ ጋር አዎ።
ሁለቱም
እሺ ሁለቱም ቺን ነው አዎ፣ እዚህ ጋር ትችላለህ። ኤሲኤ አ- ምናምን አውለው ኤሲኤ ምናምን በለሆነ በቃ መጡ አይደለ ከታች?
አ፣ ይሄ እንደዚህ ነው ቦነስ ፔይመንት አዎ፣ አሁን አንዳንድ ቄሶች ቆይ እኔ አረጋግጥና ላሳይክ እሺ እሺ ኮፒ ላድርጋት ቆይ እኔ እኔ ቅድም በለሆነ እሺ እሺ አ አ አ አ አ ዘጠኝ ኤ ምናምን ኮፒ እናረጋትና እንደዚህ አ አ አ ቲኬት አይዲውን
ያን ኮፒ አድርገናል አ ኮፒ ይኸው አረኩት ይኸው እዛ ትገባለህ መሰለህ አ ይሄ ባዮሮ አካውንት ነው አይደለ አ ይሄ ካሸሮ አካውንት እዛ ትገባለህ
ID የሚለው ላይ ነው ከመጣልህ ቦነስ ላይ ምናምን እንትን ማለት ትችላለህ። ግን ካስፈለግም ደግሞ የት ትገባለህ መሰለህ አ አ ላይ ትገባለህ
ID ID የሚለው ላይ ነው
አዎ አሁን player ላይ ትገባለህ አ አ እዚህ ጋር ምንድን ነው የሚለው username እንትኑ አ username የ cashier ኦ ልጻፈው እዚህ ጋር ጻፈው እስኪ username የሚለው ላይ ጻፈው እሺ እንደዚህ ነው እንደዚህ ነው አ እሱ አለ አለ።
ከዛ search አድርገው እስኪ search እሺ እሺ። ይኸው ይኸው መጣ
መጣ አ አ ከዛ እዚህ ጋር ቀስቷን ትነካትና አ
ከዛ እዚህ history ላይ ትገባለህ አትበል የሚቆረጠው እሺ history ላይ ስትገባ እያንዳንዱ ትኬቶች ያምጣ የተቆረጡ አድርጎ የተከፈሉ ትኬቶች ምናምን አ አ አ እና balance ም ሲጨምር ከዛ OK history ላይ እዚህ ጋር ትገባና control plus ላይ ትገባለህ።
አ እዚህ ጋር ትኬቷን search ታደርጋት አ ያመጣላል ትኬቷን እቺ አሁን የቅድሟ ትኬት አለች በሆነ ላይ አ አ አ እዚህ ጋር በአምሳ ብር ተቆረጠ እዚህ ጋር ደግሞ መቶ አ ብር ጨምራል ወስ- ኦኬ እዚህ ጋር መጨመሩን ያሳያል ስለዚህ መክፈት አ ትችላለህ ማለት ነው።
okay አሃ mining ticket ም ካለ እንደዚህ እየቀረደ እንትን ማለት ትችላለህ አ
ይሄን ነው መከተል ያለብህ እሺ እሺ እሺ thank you በጣም